ሄሎ
ሄሎ ደህና ቆየሽ?
እግዚአብሔር ይመስገን ደህና ነኝ።
እግዚአብሔር ይመስገን።
እሺ
ስኳርና ዘይት ነው።
ስኳርና ስልኩ- ዘይት አዎ አይቻልም። እንዲህ መጫን አንችልም። እንደዚያ
እኔ እንጃ። እስቲ አንድ ላይ ይቻላል።
liquid እና ለጠፍ ስኳር ይቻላል። ለጠፍ ይቻላል። እንትን እሺ፣ ስለሆነ ካርቶን እሽግ ስለሆነ እሺ፣ እሺ ጠይቃቸዋለሁ።
እ፣ እንትን ስልክ ቁጥሩን ልቀይርልሽ ለ- የአዛ- እዚያ እንትን የምታ- የምታስጭነው ያኛው በእሱ ማናጀር ነው።
አይሁን።
አዎ ልንገርሽ የእሷን okay እሺ።
አስራ ንገር።
ስድስት
ዜሮ አስራ ዘጠኝ አስራ ስድስት ስድስት አስራ አንድ አስራ አንድ አስራ አራት
hello አስራ ስድስት አስራ አንድ እሺ ሀያ ሶስት ሰባ አራት ሀያ ሶስት ሰባ አራት ኢየሩሳሌም ውብሸት
ኢየሩሳሌም ውብሸት።
ያ
እሺ
እሺ፣ እንደዚህ ያዣት
በቃ ዋጋው ያው ነው፣ አምስት መቶ ሺህ ነው።
ልልክላት ነው አሁን ልልክላት ነው ሮቤል ዋጋ እዚያ ላይ ሰጥቶ እንዲሄድ ስለፈለኩ ነው መኪናው ሊሄድ እሺ ገብር ጻድቅ እሺ እሺ